ሰላም ጤና ይስጥልን። ከቢጃ ኢትዮጵያ ነው የምንደውለው። ከቢጃ ኢትዮጵያ ነው የምንደውለው። አይሰማም? ከቢጃ ኢትዮጵያ ነው የምንደውለው። ይሰማል?
አዎ ይሰማል። ማዬ
እኛ ጋር ደውለው ተመዝግበው ነበር አይደለ?
ቆይ ትምጣ፣ ወጣ ባለች ቆይ ትምጣና አገናኝሻለሁማ።